ጤና ይስጥልኝ። ሁሉ ስፖርት ባኮ የምንወደው
ትላንትና ማታ ብር አራት ሺህ ብር ቆርጦብኝ ነበር። ሁሉ ስፖርት
ስንት ብር?
አራት ሺህ ብር ምን አድርገው ነው? ዊዝዶ አድርገው ነው?
አይ ዲፖዚት አድርጌ ወደ እንትን ገንዘብ ቆረጠ በሲ ከሲቢ ብር
ከሲቢ ወደ ሁሉ ስፖርት አስገብተው ነው?
አዎ ከሲቢ ብር ወደ ሁሉ ስፖርት እያስገባው ቆረጠብኝ።
ከሲቢ የተላከለትን ሜሴጅ በቴሌግራም ይላኩልን።
አስገብቻለሁ። ቴሌግራም ላይ አስቀምጫለሁ። ስልክም
ቴሌግራም ላይ ልከዋል። እሺ፣ እዛ ላይ ነው።
አዎ አዎ ቴሌግራም ቴሌግራም ላይ ስልክም አስቀምጫለሁ።
እሺ እሺ እሺ